Interesting. Vai sim በኩል ልርዳዎት?
OK ከ እንትን CBE ሰማንያ ብር deposit አድርጌ ነበር።
እሺ ወዴት ነበር ያደረጉት?
ወደ Quick ብር።
እሺ መቼ ነው የሞከሩት?
አሁን ከሀያ ደቂቃ በፊት።
ምን ያህል ብር ነው?
አንዴ ስልሳ ብር አንዴ ሀያ ብር።
እሺ CBE ብሩ የሚጠቀሙት አሁን በደወሉበት ቁጥር ነው?
አዎ
እሺ ደንበኛችን የስሞትን ይንገሩኝ የተመዘገበበትን።
ረታ ወርቅኔ ደገፋ።
ማን አሉኝ?
ረታ ወርቅኔ።
ረታ ወርቅነህ።
አዎ እሺ ደንበኛችን የሰጡ መረጃ መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም account አችን ላይ ይላኩልን።
እሺ በዚህ ነው ቴሌግራም account አችሁ?
እ ሌላ ቁጥር ስለሆነ ልስጦት እሺ
ዜሮ ዘጠኝ
እሺ ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ዜሮ ስንቴ?
ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት ዜሮ ዘጠኝ ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት አዎ ልክ ኖት። በዛ ይላኩልን።
እሺ እሺ ሌላ ምረዳውት ነገር አለ?
አይ ምንም የለም። Thank እሺ ስለ ደውሉ እኛም እናመሰግናለን። ቀጥሎ ከሚሰሩት በኋላ ስለ አገልግሎት ያሉትን አስተያየት ያስቀምጡልን። መልካም እሺ እሺ thank እሺ